ምደውሎት order አድርገው ነበር አይደለ? አዎ። እና location ኑ ዋና አይደለ? አዎ። እኛ አዎ፣ ግን እም?
አልፋ ትምህርት ቤት አዎ፣ ግን order ማድረግ አቁመናል። እዛ አንመጣም እና maybe ሌላ የሚመጣልዎት ቦታ ካለ check ማድረግ ነው። ካለ ግን refund ነው የምናደርግልዎት።
ሌሎች አሉ ያዘዝናቸው ሌሎችም አሉ እኮ ያዘዝናቸው ሰረብ ብለን አዎ ልክ ነው፣ እያየሁኝ ነው። ግን እዛ መምጣት አቁመናል።
ይቻላል። ለመጀመሪያ inform አላደረግሽንም።
አሳውቀናል እኮ እም?
ስንመርጥ አንቱ አቃቂ ምንም አንመጣም። እም?
አይደርስም። የኛ ሲጀምር አለም ባንክ ነው አለ አልፋ
ይቅርታ ድምጾ ትንሽ ተቆራረጠብኝ።
አልፋ አልፋ ትምህርት ቤት ጋር ነው። አንፎ አይደርስም።
የትምህርት ቤት በቃ ካልሆነ እየወጡ ችግር የለም።
እየወር ይምጣ።
በቃ ሌላ አለ ልንገራትና የሚመቻት ከሆነ ትቀበልልኛለች።
እሺ በቃ ይቅርታ። በጣም እየወር እናመጣልዎታለን። ሶስት አይተም ነው አይደለ? ድንች፣ ቢትሩት እና ቶማቶ።
እንትና- እንትንም አለው ድንች
አዎ እኮ ድንች፣ አራት ቀይ ስር እና ቲማቲም።
አይደለም ጥቅል ጎመን እም፣
ጥቅል ጎመንም አለ አራት okay፣ አዎ ጥቅል ጎመን አለ እ፣ ቃሪያም አለ አይደለ? ቃሪያው ግን አይ፣ በሳራ ላይ የለኝም።
ይመስለኛል።
እኮ አዎ ሳራ የአራት ሴት ነው ይሄዳል እዛ አይሄድም። እሷም አንፎ ናት።
አንፎ አይደለም። እስኪ ደውይላትና እሺ እሺ፣ ይሄንን እዮር እናመጣልዎታለን።
አይደለም እዛ ጋር የምትመጡ ከሆነ እዛ ይመጣል።
ምን አሉኝ?
የሰራ ጋር የምትመጡ ከሆነ እዛ ይመጣል።
አይ እሱ location አንፎ ግን አናመጣም አንፎ።
check አድርጊና እሺ እሺ እሺ፣ እናመሰግናለን። መልካም ቀን